ጤና ይስጥልኝ ማሊባባ።
ቪትስ የሚሸጥ ፈልጌ ነበር።
ቪትስ አለን አባት አሪፍ አቋም ላይ ያለው ሁለት ሺ ሁለት ሁለት ሺ አራት አለን ሁለት ሺህ ሁለቱ ስንት ነው?
አስራ ሰባት ከሀምሳ
አስራ ሰባት ከሀምሳ ሁለት ሺህ ሁለቱ ሁለት ሺ ሁለቱ በጣም አልተወደደም።
ድርድር ይኖረናል።
okay በ credit ይቻላል።
አዎ ደ- ደ- ባንክ እናመቻችሎታለን።
ባንክ ይመቻቻል።
አዎ
okay okay okay። እሺ እ፣ አሁን ምንድን ነው ማድረግ የምችለው ለማየት?
ለማየት መጥተው ማየት ይችላሉ።
okay የት ነው የምመጣው?
መስቀል ብለዋል።
መስቀል ፍላወር። በዚህ ስልክ ልደውል?
አዎ ሲመጡ ይደውሉልን።
እሺ እሺ።
እሺ
ሁለት ሺህ ሁለት እሺ። እም